ጤና ይስጥልኝ ስፖርት ባኮ ምለባ
ጤና ይስጥልን። ትናንት አስራ አስቼ ነበር እንትን ብር ዲፖዚትም ውዝዶም ሳለቅ ቀርቶብኝ ሁለት አስቼ ነበር። ቴሌግራም ላይ ላኩልኝ ብላችሁ ልኬል ነበር እና እስካሁን አልሰራልኝ። እኔ ደግሞ ብሩን ዛሬ ልጫወትበት ፈልጌው ነበር።
የቴሌግራም ቁጥሮትን ይንገሩኝ።
አዎ ቴሌግራም በዚህ ስልክ አሁን በደወሉበት አዎ በደወልኩበት ከተያዘ በጣም ቆይቷል።
መታገስ ያው ነው አዎ መታገስ
ያው ትንሽ የ system ችግር ስለነበረ ነው።
አ፣ አሁን በድጋሚ አሁን system ኡ ተስተካክሏል።
አዎ ለዛ ዛሬ እና ነው ዛሬ እኔ የተስተካከለው።
ልጫወት የተስተካከለ ያለው ዛሬ ነው እና ድጋሚ አስተላልፍልዎታለሁ።
እና ድጋሚ ያስተላል ሁለት ነው። እሺ ሁለቱንም deposit ም draw ም
withdraw ም አለው
አዎ withdraw ም አለው deposit ም አለ። አዎ፣ እኔ ደግሞ ዛሬ ልጫወትበት ፈልጌዋለሁ። እንደም ብላችሁ አስገቡኝ።
አስተላልፈልታል ድጋሚ።
እሺ እንዲገባ አድርጉልኝ። እኔ ዋና ደንበኛችሁ ነኝ።